ሄሎ ጤና ጫማ ሰላም ጤና ይስጥልኝ። የተረፎዚያ ጤና ይስጥልኝ።
አብሮ ይስጥልን። የ summer camp program ለልጆች የሚላቸው ፌስቡክ ላይ ተመዝግበው ነበረ።
የምን ፕሮግራም?
ትምህርታዊ የ summer camp program ለልጆች የሚላቸው ተመዝግበው ነበር እኛ ጋር።
okay አዎ፣ አይ information እፈልጋለሁ የሚል እንትን ነበረ tap አድርጌ ነበር። እሱን ግን እ፣ ትንሽ price ኣችሁ በጣም expensive ስለሆነ ትች- እንትን ብየዋለሁ፣ ሀሳቤን ቀይሬያለሁ።
እሺ እሺ፣ ምንም ችግር የለውም። እሺ፣ እናመሰግናለን።
አመሰግናለሁ። እሺ እሺ፣ እሺ፣ መልካም ቀን።
thank you። እሺ bye